ጤና ያለ
አቤት ጥላ እንዴት ነሽ?
ምግብ ነው
አልሐምዱሊላህ ሁሉም ነው።
አለን እግዚአብሔር ይመስገን።
ሳሚራ መሀመድ በሚስም ቅዳሜ የሆነ ሰው አስመዝግቦ ነበር ጓደኛ አስመዝግቦች ነበር።
ቅዳሜ ያልኩ አርብ ዕለት እ፣ ወለተ ስኳር የለውም እኮ ይቅርታ እናቴ። ወለተ ስኳር የለውም። እሺ እናቴ ተከፍሏል ወይስ ገና ከ payment አልፈጸመም?
payment ብላኝ እላኩላችሁ በሰባ አምስት ቤት ስልክ አይደል?
okay አስገባሽ? በ-
አዎ፣ ችግር ገብቷል።
የለውም። already ደረሰኝ ምናምን ልከሻል። ለምን ተማሪ ነሽ? የአካል ተማሪ ነሽ ወይስ ኦንላይን?
አይ አካል
ስለዚህ አካል class ዛሬ ተጀምሯል። so አዎ፣ ዛሬ ስለማቺ ነገ ነገ አልኩኝ ሮብ ሮብ አስራ አንድ ሰዓት ተኩል hello መጣ እየሰማሁሽ ነው።
አዎ፣ ሮብ አስራ አንድ ሰዓት ተኩል እዛው ተስፉ ሲኒማ እንገናኝ።
ተስፉ ዋና ማየት ነው።
ሀያት አደባባዩ ጋር ሀያት ደራርቱ አደባባይ እዛው ተስፉ ሞል አለ።
okay
እዛው ጋር ነው ተስፉ ሞል ሲቲ ማንም ያሳይሻል። ተስፉ ሲኒማ ውስጥ ነው እንትናችን class ኣችን ማለት ነው። ዛሬ orientation ያው ነበራችሁ።
አዎ እኮ ያው እንዳልኩሽ አላየችሁትም ቴሌግራም ላይ forward አድርጌልሽ።
ችግር የለውም። already እኮ ካስገባሽ በኋላ እኛ check እናደርገዋለን። መምጣት ነበረብሽ።
እም፣ already ማስታወቂያም ስለለቀቅን ችግር የለውም። ለማንኛውም ዋናው class ሮብ አስራ አንድ ሰዓት ተኩል ላይ እንድትመጪ እንገናኝ።
እሺ፣ እሺ፣ እሺ እናቴ፣ መልካም ቀን። እናመሰግናለን።
እሺ፣ እሺ።